አይደለም ቤተሰቦች ስራ
ይኸው
ሄሎ
ይሰማኛል።
እሺ ወንድሜ ሰላም ነው አለሁ። አዎ፣ በእናትሽ እንደ በእናትሽ በምትወቂ እናትሽ ዝግልኝ ይሄን ነገር ምን ልይልክ ወንድሜ ይሄን ነገር እንደ እንደ መጫወት እንደማልችል አርቅኝ አርቅኛ። በእናትሽ እኔ ብሎክ ማድረግ አልችልም ወንድሜ
ማን ነው የሚችለው ታራሳ?
እ ማንም አይችልም እ ብሎክ ማድረግ አይቻልም ወንድሜ ለዛ ነው አይቻልም። ታዲያ እኔ ብር መጨረስ አለብኝ። እንደ ቤተሰቦች እየተበተነ ነው
ምን አልከኝ ወንድሜ
ነው እኮ በዚህ ምክንያት ላይ እ
ሄሎ
ይሰማኛል።
እኛ መዝጋት አንችልም ወንድሜ ለዛ ነው እሺ
እኔስ እንዴት መዝጋት እችላለሁ? ሄሎ ሄሎ እንዴት መዝጋት እችላለሁ? ታዲያ እኔ
እኮ ታጨት ምን ምን ምን ልርዳ ወንድሜ ለመዝጋት ለመዝጋት ለመዝጋት እኮ መዝጋት እኔ አልችልም ለዛ ነው እሺ
እሺ ለሌላ ሰው አስተላልፍልኛ ስልኩን በቃ ማንም የሚዘጋው የለም ይል- ሲስተሙ እ፣ መዝጋት አይቻልም
መዝጋት አይቻልም።
አዎ ለዛ እኔ ከፈ- እኔ ከፈለኩት እዛ
አ- አንተ እንድትፈልግ መዝጋት አይቻልም ወይ አለመጫወት ነው እንጂ አይቻልም እሺ ወንድሜ ለዛ ነው አባ አንዱ ነግሮን ነበር እኮ አሁን እ፣ እንትን ላይ ክሬም ውስጥ ገብታችሁ ምናምን ብሎ እኮ እ፣ ትንሽ እ፣ እ?
አይ መዝጋት አይቻልም ወንድሜ አለመጫወት ነው የሚቻለው
አይ፣ አለመጫወትም አለ ስድስት ስልሳ ስድስት ነው ያደረጋችሁት እ፣ ይሄ እንትን ያለው ነገር እንዴት ማለት ነው?
ምንድን ነው ምን ምን ምን እንርዳ
እንዴ እንዲዘጋልኝ ነው የፈለኩት እኔ።
እኛ መዝጋት አንችልም እሺ ይቅርታ
ማን ነው የሚችለው?
ማንም አይችልም አንተም አለመጫወት ነው እንጂ መዝጋት አትችልም እናንተን ከሰደብኩት እዛ ስላለው ምን አልከኝ እናንተን ከሰደብኩ አይዘጋም።
እናንተን ከሰደብኩ አይዘጋም አዎ ብሰርበንም አይዘጋም ወንድሜ እ?